hello hello hello፣ አይሰማም?
ይሰማል። ሰላም ነው?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። እንትን back office እንትን ለማድረግ ምን ለማድረግ print ለማድረግ አይቻልም።
እህ፣ ምን ለማድረግ back office print ማድረግ አይቻልም። በ print house ማውጣት።
ማን ልበል? ይቅርታ፣ ዳንኤል ነኝ ከወላይታ
ዳንኤል ላይታ። ምን ነበር ብታጫውተው?
virtual voucher ምናምን
እስኪ አንዴ ጠብቀኝ። hello፣
ወይ ወይ አይቻልም፣
okay print house ማድረግ አይቻልም።
አይቻልም። አዎ፣
ኦኬ እሺ፣ ከተቻለ ብዬ ነበር።
እሺ፣ እሺ፣ መልካም ቀን።